ግማሽ ልሂድ ካልሽኝማ በቃ ብለሽ ከተነሳሽማ ይሁን እንጂ ሌላ ምን እላለሁ ደግ ደጉን እመኝልሻለሁ ሰላም ይሆንልሽ ይሳካልሽ ኑሮ ያፈቀርሽውም ሰው ያፍቅርሽ ጨምሮ ሰላም ይሆንልሽ ይሳካልሽ ኑሮ ያፈቀርሽውም ሰው ያፍቅርሽ ጨምሮ ተቀየርሾይ አንቺም ተቀየርሾይ በጣም ያሳዝናል አንቺ እንደሆንሽ አንቺ እንደዚህ ከሆንሽ ማን ሰው ይታመናል ያሳዝናል አንቺ እንደዚህ ከሆንሽ የቱ ይታመናል አቤት ዘንድሮ አቤት ዘንድሮ የልቤን ንግሥት አንቺን ቀይሮ ከሌላ ዋዶ ከሌላ አፋዶ ብቻዬን ጣለኝ አቤት ዘንድሮ አዬ ዘመን አዬ ዘመን አቤት ግፉ ዘመን ማንን ልውደድ ማንን ልሽረት ደግሞ ማንን ልመን አዬ ዘመን አዬ ዘመን አቤት ግፉ ዘመን ማንን ልውደድ ማንን ልሽረት ደግሞ ማንን ልመን ማንን ልውደድ ማንን ልመን ማንን ልውደድ ማንን ልመን አዬ ዘመን አዬ ዘመን ማንን ልውደድ ማንን ልመን ካልተስማማሽ ልሂድ ካልሽኝማ በቃ ብለሽ ከተነሳሽማ ይሁን እንጂ ሌላ ምን እላለሁ ደግ ደጉን እመኝልሻለሁ ሰላም ይሆንልሽ ይሳካልሽ ኑሮ ያፈቀርሽውም ሰው ያፍቅርሽ ጨምሮ ሰላም ይሆንልሽ ይሳካልሽ ኑሮ ያፈቀርሽውም ሰው ያፍቅርሽ ጨምሮ አይን አታልቅስ ልቤም ብዙ አትዘን በል ተለማመደው የወደደን ጥፍ አርገህ ውደድ የተወህንም ተው ተለማምደህ ልቤ ተለማምደህ የተወህንም ተው አቤት ዘንድሮ አቤት ዘንድሮ የልቤን ንግሥት አንቺን ቀይሮ ከሌላ ዋዶ ከሌላ አፋቅሮ ብቻዬን ጣለኝ ኑሮ ዘንድሮ